ሄሎ ጤና ይስጥልኝ ቤተሰብ ቤት ራሄል ነኝ። በኩል ልርዳው
ዊን ያደረግ ምስ የተረከላቸው ነው ያለው እም
ዊን ቀደም ቲካር ግቼ ዊን አርገ ዊነሮች ነበርኩኝ ከእነሱ መካከል ነበርኩኝ እና አስራ ሁለት ሰዓት ብዬ ነበረ። አዎ ተለቀ
አይ ጠዋት ነው የሚለቀቀው።
በሰላም ነው።
አይ በሰላም ነው። ዊን ያደረጋችሁ ብዙ ስለሆናችሁ የሁላችሁም ዳታ እስኪሰበሰብ ነው ገና ስብሰባ ሌላ- እስካሁን እየላኩ እ?
ስለሆነ customer ኦች win አድርገናል ብለው እየላኩ ስለሆነ ከስተመሮች አዎ የእነሱን አንድ ላይ ስለሆነ ነው ተካፍሎ ስለሆነ ብሩ የሚገባላችሁ ለዛ ነው። እሺ
ተከፍሎ ነበር የሚገባው አዎ አዎ win ላደረገው እና- ሰው ተካፍሎ ነው እና የሚገባው።
ጠዋት እስከ መጨረሻ ጠዋት ይገባል።
አዎ ጠዋት ይገባል። contact እስከ አድርገን ስንት ሰዓት?
ከጠዋት ካልገባልህ እስከ አራት እስከ ሰዓት ነው ስንት ሰዓት?
የሚሆንና ካልሆነ ኮ- አናግረን
አይ ስላለ እሺ ሁለት ቀደም ሰዓት ተኩል ጀምሮ ስለምንገባው ችግር የለውም።
ጠዋት እሺ እሺ እሺ መልካም አዳር። ስለደወልክ እናመሰግናለን።
እኛም እናመሰግናለን።